ሄሎ ሄሎ ሄሎ፣ አቤት።
ሄሎ፣ ጤና ይስጥልን።
እግዚአብሔር ይመስገን።
ከውድ አባይ ከማኒፋክቸሪ ነበር የምደውልልክ። ታምራት ነካ አዎ፣
ነገ ሁለት ሰዓት ላይ የጁኒየር አካውንታንትነት ፈተና አለክ። ል- ሁለት ለቡ ሰዓት መብራት ኤል አርሴማ ፊት ለፊት
እናብራት ያለሽ። እሺ፣ የጽሁፍ ፈተና ትመጣልክ።
አዎ፣ እሺ፣ ሁለት ሰዓት ላይ እሺ። አንዴ ትነግሪኛለሽ። እንደ
የምኑ ቦታው ነው?
ካምፓኒ አይ ካምፓኒ ለቡ ወዳ ቫይከም ማኒፋክቸሪ እሺ፣ እሺ፣ ለቡ መብራት ኤል አርሴማ ፊት ለፊት ነው የሚገኘው ኦፊሳችን።
እሺ፣ እሺ።
መልካም ቀን።
አመሰግናለሁ። ላንቺ